Hello Deniz Film Beşiktaş.
አቤት።
መመዳ
ላይ እንዳየሁት የተሳካ ነበረ።
እሺ አረንጓዴ በጣም
እሺ፣ ካሸር ኮዱ ንገረኝ እስኪ።
እሺ አራት አስራ አራት ሀያ ስምንት ሀያ ስምንት ዜሮ አምስት አርባ አንድ ዜሮ አምስት አርባ አንድ
Hello።
አቤት።
እሺ፣ ሁለቱ ጨዋታዎች postpone የተደረጉ ናቸው። እሺ እሺ፣ ዛሬ ቀጥል።
አንደኛው ጨዋታ ዛሬ እስከ አስር ሰዓት ካልተካሄደ void ሆኖ ይወጣል። የዊጋን አትሌቲክ ጨዋታ የዋልሳል ውድ ጨዋታ ደግሞ ዛሬ እስከ አራት ከአርባ አምስት ድረስ ካልተካሄደ ይወጣና ድጋሚ recalculate ተደርጎ አሸናፊ ልትሆን ብር ወደ account ኡ ይገባል።
እሺ፣ እሺ መልካም ቀን።
እሺ